የሚለው አቤት ሰላም ጤና ይስጥልን።
ይመስገን።
ሁሉ ሰላም ነው። ከፍልንቲስቶ ነው ምስነው። ሰላም ነው አቶ ተከተል?
አቤት አቶ ተከተል አቤት፣ ኬት ነው?
ከፍልንቲስቶ ነው ምስ
ኦ ሰላም ስልኝ ጌታዬ።
ሁሉ ሰላም ነው። እንዴት ነው እግዚአብሔር ይመስገን ሁሉ ሰላም ነው።
አለን? ስለ አለን።
ሼር ጉዳይ ስለ ሼር ጉዳይ አዎ።
ከዚህ በፊት ተነጋግረን ነበር።
አዎ አዎ፣ አዎ፣ እና ቢሮ ጠፋን አይደል?
እ?
ጠፋን እንመጣ ብለን።
አዎ፣ አዎ፣ እና አዎ ሰላም ናችሁ?
አለን አለን፣ ሁሉ ሰላም ነው።
አለን እግዚአብሔር ይመስገን። ወደ ሆሳዕና አካባቢ ለነ ጉዳይ እ፣ እንመጣለን ከቤተሰብ ጋር ስለተነጋገርን እ፣
ም- ማለታችን አይቀርም። እሺ ችግር የለም።
እንመጣለን ጌታዬ። ባለፈውም ከአምብ ቅርብ ወደ ከቤተሰብ ጋር ስንነጋገር ነበረ እሺ።
እና ጠዋትም ደግሞ ዝም ብዬ ሰማንያ አንድ ሰማንያ ስምንት የሚለውን እም፣ ነካ ነካ ሳያግ ነበር ጠዋትም አሃ፣ አይደለም።
አዎ እሺ፣ እሺ፣ እንመጣለን። ሻድረስ ሰርሚን ጌታ እሺ፣ ተከ- እሺ፣ እሺ፣ እሺ፣ እሺ፣ አቶ እሺ፣ ተከ- ወዳጄ።
እሺ፣ መልካም ጊዜ።